ሄሎ ሄሎ ሰላም ጤና ይስጥልኝ ቤት ቤት አለን ሰላም ነው አለን ምን ልርዳ?
አለን ባለፈው እኮ ተ- እንትን ብዬ ነበር ደውዬልሽ ነበር ግን አላካችሁልኝ እስካሁን እሺ ምን deposit ነው?
አዎ አው እያስተካከለው ነው። እሺ ይቅርታ በጣም እስከ ከሰዓት ድረስ ትንሽ ይታገሱን።
በጣም እኮ እስካሁን ጠበቅኩ ጠበቅኩ በቃ እንትን አው አው የብዙ ሰው ነው እንደዛ የሆነው እያስተካከልን ስለሆነ እስከ በኋላ ድረስ ይታገሱን። ትንሽ ጠብቁን።
እሺ ቼኳ አስተካክልና ላኩልኝ እሺ እሺ እሺ፣ መልካም ቀን